ሄሎ ጤና ይስጥልኝ ቤተሰቤት ራሄል ነኝ። ባኮ ምን ልርዳው?
ትኬቱ አንድ ጨዋታ ላይ ወድቄ ነበርኩ አያሳይም። አንዱን ብቻ ነው የሚያበራልኝ። ሁለት ትኬት ነበረኝ።
እሺ cashier code ኡን ንገረኝና check ላድርግልህ።
ታች ያለው
አዎ
ታች ያለው መቶ አራት እሺ
አስራ ሶስት ሀያ አራት እሺ
ስድስት እሺ ሌላም አለኝ።
እሺ ይሄኛውን ሌለህነት ትነግረኛለህ። ቀጠለ እሺ
ይሄ አሁን ታርሟል። አራት ጨዋታ ነው የወደቀው። እሺ ተመላሽ የለውም። ያኛውን ንገረኝ።
እሺ ይሄኛው አንድ አንድ ዜሮ አራት እሺ አ
እህ
መቶ አራት ማለት ነው።
መቶ አራት እሺ
አስራ ሶስት ሰላሳ ስድስት እሺ
ዜሮ
መቶ አራት አስራ ሶስት ሰላሳ ስድስት ዜሮ አ እሺ ይሄኛውም አሁን update ሆኖ ለአምስት ጨዋታ ነው የወደቀው። ተመላሽ የለውም። ሌላ አለህ?
ሌላ የለውም። ሌላ የተበላ ነው።
እሺ እሺ ስለደወልክ እናመሰግናለን። መልካም ምሽት።
አመሰግናለሁ።